Hello
ወይ ፍቅር ጌታ ስጠኝ ነበርኩ።
እሺ አሁንም አልሰጠው።
ዜሮ አራት አሁን ሰጡኝ order ኡን ማለት ነው።
እሺ እና ደቂቃው ደግሞ በጣም ሩቅ ነው የሚሄደው። በዛ ሰዓት እኮ አልደርስም። ምንድን ነው የማደርገው? አሁን order ነው የሰጡኝ።
እሺ እስቲ ቆይ የምትጨርስበትን time እንየውና off time ካልወጣብክ okay፣ ከወጣብክ አናግርልሃለሁ።
እኮ እሺ እኔ እንደዛ ላድርግ፣ ልደውልሽ መልሼ እዛ customer ኡ ስጨርስ
እ ላናግርል እርግጠኛ አይደለሁም። ጌታ ሰጠኝ። እሺ እኮ አሁን ነው የሰጡኝ order ኡን። ደግሞ የት እንደሚሄድ ታውቂያለሽ። ቀና መስሎት ነው ይሁና።
እሺ አይልሃለሁ። እሺ